ሄሎ
አቶ አይደል?
አቤት።
እሺ ካሪፍ ነበር ምደውሎት እሺ ያስመዘግቡልን በእኛ በኩል ታይቶሎት ነበር፣ እሺ ግን ይሄኛው declined ነው የሚለው። ስለዚህ በእኛ በኩልም አላገኘነውም። ስለዚህ እንደዚህ ሲሆን ከቆረጠቦት CBE Birr ነው የሚያናገሩት ደንበኛችን።
CBE Birr ጋር ነው እንትን የምንለው።
አዎ contact የሚያደርጉት እነሱን ነው። መቁረጥ እናንተ ጋርም አልነበረበትም።
አልገባም።
ከቆረጠ declined ብሎ ከቆረጠ እነሱ ነው የሚያናገሩት።
እሺ እሺ።
እሺ ደንበኛችን እናመሰግናለን። መልካም ቀን